ውዴ ፍቅር እንዴት ነሽ? በቃ አንቺ ባተኝ ኖሮ ልዘገው ልዘገው። ፍቅር እሺ፣ ኦርደር ነምበር ልንገርሽ። እሺ፣ ፒን የሚደረግ ነው። አርባ ስድስት ሰላ አስራ ሶስት አርባ ስድስት አስራ ሶስት ነው። ቡልቡላ ማርያም ማዞሪያ ነው የሚሄደው። መቶ ስልሳ ነው የሚለው።
እሺ፣ አይላም ኧረ አንቺ ፒንሽ ዝም ብለሽ አንቺ ዝቅ አድርገሽ ደግሞ ጫፌ ኮንዶሚ እሺ እሺ